ሰላሳ ልብስ ቤት ሰላም ነው።
እ ሰላም ነው።
እንዴት ነህ?
አለ እግዚአብሔር ይመስገን። ከሰንጆች ነው የምደውልልሽ። not enough balance እያለኝ ነው system ኡ።
ምን እያለኝ ነው?
not enough balance
እ እሺ ፎቶ ብር እንኳን ብር አልጨረሰም፣ ግን እንደዛ እያለኝ ነው ትኬቱን ስመታው።
እሺ ፎቶ ላክልኝ ቴሌግራም ላይ ወይ ስካይፕ ላይ እና እንትን ልበል ከታች ያለችዋን ከእንትን በታች ያለችዋን ነው እንደዚህ እ እ እ እ ከሲቲንግ ባታ ሲቲንግ ከምትለው በታች ያለውን ይኸው ስካይፒ ላይ ልኝ ይችላል።
እሺ እሺ ይኸው አሁን
እሺ ቤት ቤት ካሳንድ
ለዛ ነው የት አለ?
አዎ እኮ የምጠይቀውና እንትን ነው